Hello.
Hello
Hello, ይሰማል?
Hello ይሰማል።
እሺ፣ ቢሰማም ነበር።
ትኬት ቆርጬ ነበርና እንትን ላሳይ ስታይልኝ ብዬ ነበረ።
ይቻላል። cashier code ንገረኝ እስኪ።
እሺ አስራ ሶስት
አስራ ሶስት ሰማንያ ስምንት ሰማንያ ስምንት ሀያ ስምንት አስራ ስምንት አስራ ዘጠኝ
እሺ። postponed የሆነ ጨዋታ አለው።
እ እ postponed የተራ የተራዘመ እሺ።
ጨዋታ አለው። ጨዋታው አዎ።
ዛሬ እስከ አስራ ሁለት ሰዓት ድረስ ካልተካሄደ አ፣ ከቲኬት ይወጣና የ- ለቦነስ ብቁ ከሆነ ቲኬቱ ይገባል። አንድ ሺህ ብሩ ወደ account
እሺ ወይስ ካሽ- ካሽኮ ነው የቆረጥከው? አዎ፣ ካሽኮ ነው የቆረጥከው አይደለ?
አይ በ- በእንትን ነው በትኬት
በቲኬት ነው በቃ ይገባል። ቦነስ
እሺ እሺ፣ እሺ።